ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ የምንወደው
እንትን ይቅርታ እናት እንትን ፈልጌ ነበረ ከቴሌብር እንዴት ነው ወደ እናንተ እንትን transfer ማድረግ የሚቻለው?
ከቴሌብር አዎ እሺ፣ ገንዘብ more ማስገባት የምትለው ላይ- more የምትለው ላይ ገብተው wallet ላይ እም፣ deposit የሚል አለ ያስመርጦታል። በየትኛው የ- deposit ማድረግ የሚችሉት የሚለውን እዛ ላይ መርጠው ማስገባት ይችላሉ።
የእናንተ coupo- coupon ምናምን የለውም ማለት ነው?
የምን cou- coupon ID አለው እዛው ላይ ያመጣል። ግን ይሄ የሚያስገቡበት ደግሞ deposit የሚያደርጉት ደግሞ ልክ እንደዚህ ነው። more ብለው ገብተው ማለት ነው አሁን ያልኩት።
በጣም ያጠቀመ ስልናል እሺ መልካም ቀን።
ደስ ይላል።